ሄሎ ጤና ይስጥልኝ።
ሄሎ ጤና ይስጥልኝ። ልጅ ለመጠቆም ነበረ።
እሺ አንተ ራስህ ልጅ አይደለህ እንዴ?
ምን አለው?
አንተ ራስህ ልጅ ነህ። ስለዚህ ኧረ ሌላ አይደለም አይደለም።
እ ባለጌ እኔ ስልክ ሲደውል አንቺ ባለጌ ነው። ደንበኛ በስነ ስርዓት አታዋሪም እንዴ? እንዴት ነሽ? ሰላም ነው። ለእሸቱ ለዛ እሄዳለሁ። እሺ ባለጌ ነው።
እሺ ይሄ የስራ ስልክ ነው። እሺ መቀለድ ምናምን አይቻልም።
ወንድሜ ነው።
እሺ ምን ምን ፈልገህ ነው? ድንቅ ልጅ ለመጠቆም ከሆነ እ ህጻናት ሳይሆን ደውለው መጠቆም የሚችሉት ትልልቅ ሰዎች፣ የሰፈር ሰዎች ነው።
ደውለው መ- ማስመዝገብ ይችላሉ።
አስተማሪ ነው። አጂ